order ነበረኝ አልመጣልኝም።
የመቼ ነበር?
ትላንት አዝዤ ለዛሬ ነበር። ድንች
እስኪ ስልኮትን ይነግሩኛል። አንዴ አርባ ሰባት ሺ ዘጠኝ አርባ ሰባት አስር ዘጠና አምስት ዜሮ ስምንት
ድንች ነው ያሉኝ።
አዎ ድንች
okay accept አልተባለም። የ product እጥረት ስለነበረ ነው።
እ የ product እጥረት ስለ- ስለነበረ accept አልተባለም። ለዛ ነው።
እና መች ይመጣል?
እስኪ ለነገ ይጠብቃሉ። ነገ ሊመጣልዎት ይችላል።
እሺ ነገ ይምጣልኝ ብቻ። ከነገ ግን እንዳይዘል።
እሺ፣ እሺ፣ ነገ ይመጣልዎታል።
accept ማለት ይቻላል አይደል? ዛሬ አዎ፣ ሌላ ሰው እሱን ሌላ ሰው ስለሚሰራው ነው። ለዛ ነው።
ስለዚህ ነገም ላይ መጣ ይችላል።
አይ አሁን ማታ ስለሆነ የሚሰሩት ከሁለት ሰዓት በኋላ ስለሆነ እ፣ ለነገ ሊመጣልዎት ይችላል።
እም፣ እርግጠኛ ነሽ አይደል?
እ፣ እርግጠኛ እንኳን አይደለሁም። ያው ሌላ ሰው ነው የሚሰራው እያልኩት ነው። ለዛ ነው።
እ፣ እሺ፣ እሺ። እንግዲህ ካልመጣ refund ይደረግልኛል አይደል?
አዎ ይደረግልዎታል።
እሺ፣ እሺ። አመሰግናለሁ መልካም ስ ላንቺ